ጤና ይስጥልኝ ማን ይባባል?
እንትን መኪና ነበር አይሱዙ ፒክአፕ እሺ
ሁለት ሺህ ዘጠኝ ነው መሰለኝ የሚላ
ምንድን ነው እኝ- ቢገዙን ነው ወይስ ል- የሚሸጡት ነው አባት?
ድንገዛ ነው እንጂ
እሺ ሁለት ምን ምን እኔ ወጣ ምናምን የሚላላ
ናሉ ኦልን ያየሁትና ሲ አርባ ዘጠኝ ቤት
አሁን ነው ያየሁት
ኦንላይን ያየሁት
እኮ ኦንላይን ምን ላይ ነው ያዩት?
ቲክቶክ ላይ
ሁለት ሺህ ስንት ሞዴል
ሁለት ሺህ ዘጠኝ ነው የሚል ከ- ሲንክ አፕ ዩቄን ነው የወጣ ምናምን ሀይሉ የሚል
ሀይሉ ስቲን ካፑ ነው አባት እ እ ሀይሉ ስቲን ካፑ ነው
አይሱዙ ነው የሚል ፒክአፕ ነው የሚል Hilux pickup ኡ ነው አዎ
Hilux pickup ኡ ሁለት ሺህ አስር ነው ያለን
እና ዋጋው ስንት ነው?
አርባ ስድስት
እ
አርባ ስድስት እሺ በቃ check አድርገን እሺ አባት ስራ አሪፍ ነው እ?